ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ምን እንርዳዎት?
ብር deposit አድርጌ ነበር፣ በዛው ቀረ።
እሺ transaction message አለዎት?
transaction save
message ከባንክ የተላከው transaction message አለዎት?
ያው ቤት ማስተር ላይ ነው ይኖራል። transaction ኡን ካለ
አይ በቴሌ ብር ነው ወይስ በ CBE ብር ነው የከፈሉት?
በሲቢ
በሲቢ ብር ከሲቢ ብር የተላከ ሜሴጅ የለም?
ከቴሌ ብር ሳይ- ከ CBE ቀጥታ deposit ነው ያደረኩት።
እኮ ከ CBE ብር ተ- message አልተላከሎትም በ Chapa በኩል ገቢ አድርገዋል የሚል
እ፣ አልተላከልኝም። አዎ
እሺ እሱን ከባንክ ያስልኩን ነው እሱን message እንደተላከሎት ለእኛ ቴሌግራም ላይ ይልኩልናል check አደርግሎታለሁ
እሺ
እሺ መልካም ቀን